ሰላም ጤና ይስጥልኝ። hello ጤና ይስጥልኝ። አዶና ስፋ። hello አዶና አስፋ።
አዶና ነው።
እሺ ከ We Plus Solution ነበር የምደውለው።
ምን አሉኝ? ይቅርታ።
We Plus Solution እሺ ስልካችሁን ከቴሌ- ከኢንተርኔት ላይ ነው ያገኘነው እና ድርጅታችን አዲስ መተግበሪያ develop አድርጎ ከሀምሳ በላይ አገልግሎቶችን በአንድ application ይዞ መጥቷል እና እም፣ እርስዎም በነፃ እንድታስተዋውቁ ነበር ድርጅታችሁ።
እም፣ application ኑን አውርዳችሁ ምን- ከ Play Store ወይም ደግሞ ከ App Store ላይ ለጊዜው በነፃ እየጋበዝን ነበር አዲስ ስለሆነ እሺ እሺ እና link እንትኑን app ኡን ከ Play Store ወይም ከ App Store ማውረድ አውርደን።
ትችላላችሁ። ካልሆነ ደግሞ እኔ በቴሌግራም link ኡ መላክ እችላለሁ።
ችግር የለም። እሺ እሺ ልላክ?
ይቻላል።
እሺ መልካም ቀን እህቴ፣ አመሰግናለሁ።
እሺ ነው።
እሺ